Aloha. ሎኬሽን አስጠይቅም። ካሳንቺስ ብለን ጽፈን ነው። ካሳንቺስ ብለን ነው። ከስተመሩ ሬስቶራንት ካለበት ነው። አይ ስንኛ አናስብም። እንዴት ይሄን ነገር ቆይ እናወራበታለን። በጠረጴዛ እንዴት አድርገን እናስበው። ዴቭ ስልክ record አለው እንዴ? record አለው እንዴ? ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ